ጠናስልን የጥሪ ማዕከል
የአየር መንገድ መቁረጫ ትኬት ፈልጌ ነበር።
ምን አሉ?
ትኬት ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት? ከየት ከክፍለ ሀገር ወዴት ነው።
እ?
ከክፍለ ከክፍለ ሀገር ነው።
እኮ ከየት ወዴት ነው በረራ የፈለጉት?
እ፣ ከመቀሌ ወደ አዲስ አበባ ለመቼ
እ?
ለመቼ?
ለመች ቦታ አለ እንዴ? ወይ ለነገ ወይ ከነገ ወዲያ?
እኮ ለመቼ ነው የፈለጉት? ይቅርታ
ለእሑድ እሑድ ካገኘው ለውድ ለእሑድ okay እሑድ እንኳን እስቲ አንዴ ልየው።
እሑድ እሑድ ወይ ሙሉ ለ- ነው? ሰኞ ሙሉ ነው። ማክሰኞ ወይ ሮብ ነው ያለው። ቅናሽ ያለው ማክ- ሮብ ነው።
እ፣ ማክሰኞ ማክሰኞ business class ነው ያለው።
እ- እ?
9733 ብር
ስንት ስንት?
9733 ብር
እህ፣ የአስራ አንድ ተኩል ወይ ደግሞ ሮብ አለ 4709 ብር።
እህ፣ እንትን የእንትናስ የለም ቅድሚያ የለም ማለት ስልክ ለእሑድ ፈልጌ ነበር። ለእሑድ አላገኝም።
ለእሑድ ወይ ምናልባት ተጠባባቂ ነው እሱን እ፣ ወይ 67 87 ደውሎ ነው እንትን የሚሉት
ስልሳ ሰባት 87 እሺ እሺ ስለደወልነው ስልክ አምስት እሺ